ሁሉ ስፖርት ነው። እባክዎ ልርዳዎ?
ደህና አረፈድሽ?
እግዚአብሔር ይመስገን።
አለን እንትን ሁሉ ስፖርት deposit ማድረግ ሆናል እንዲህ ብሎ ነበርና
አዎ ትንሽ technical የሆነ ችግር አጋጥሞን ነው።
okay ሌላ አማራጭ አለ። አሁን በምነግሮት መሰረት ማስገባት ይችላሉ።
እሺ account እኮ ሌላ ስለሌለ ነው። ይሄ እነዚህ ሀሎ ካሽ እና ባንቺ ባንቺ ምናምን የሚለው የለም ነው።
እኮ አሁን ሌላ አማራጭ ልሰጡት ነው። አሁን በምሰጡት አማራጭ መ- ማስገባት ይችላሉ።
እሺ እሺ እሺ እሺ አሁን በምነግሮት ስልክ ወደዚህ deposit ያደርጋሉ ከቴሌ ብር።
እሺ ከዛ ደረሰኙን በቴሌግራም ይልኩልናል።
okay ከዛ ሲገባ ገብቷል ብለን እናሳውቆታለን።
እሺ እሺ ንገሪ።
ቁጥር የያዙ ዜሮ ዘጠኝ ሰላሳ ሁለት
ሰላሳ ሁለት ሰላሳ አምስት ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት ስልሳ ስድስት አዎ ፍትህ አምላክ ማርዬ
ፍትሀ ፍትህ አምላክ
ፍትሀ አምላክ ማርዬ አዎ ወደዚህ ከዛ ይሄኛውን እ፣ ያስተላለፉበትን ደረሰኝ በቴሌግራም አዎ።
ይልኩልናል። የቴሌግራማችንን ቁጥር ደግሞ የያዙ
እሺ ዜሮ የቴሌግራም ዘጠኝ ሰባ ስምንት አንድ አንድ ቆይ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ዜሮ ዘጠኝ ሰባ ስምንት አስራ አስራ ስድስት ስድስት ሰላሳ ሰላሳ ዜሮ ስድስት ዜሮ ስድስት ደረሰኙን ሙሉ ስሞትንና አዎ የሁሉ ስፖርት ስልክ ቁጥር ነው የሚልኩልን።
ሁሉ ሰው ስፖርት አ፣ እንትን ያ- ያ- ያደረግንበት
ደ- ደረሰኙን ከዛ እም።
ሙሉ ስሞትንና ሁሉ ስፖርት የሚጠቀሙበትን ስልክ አዎ።
ቁጥር ይልኩልናል ቴሌግራሙ ላይ ማለት ነው።
እሺ እሺ የቴሌግራም ቁጥሩን ይዘዋል በስነ ስርዓት አዎ ሰባ ስምንት ቤቱ ነው ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አዎ እሺ እሺ የ- የቴሌግራም ስሙ ማን ነው? በማን save እናድርገው?
ቴሌግራም እ፣ ሁሉ ስፖርት ይበሉት። ሁሉ ስፖርት support team ነው የሚለው።
እሺ እሺ እሺ thank you እሺ